ጤና ይስጥልኝ አርስቴ ሬስ ሲስተር የሆነ ስልኪ የሰጠኝን ቁጥሩ አልሰራም። ይሄንን እሺ ልመኛል ሌላ ሰው ነው ልድገምሎ ዜሮ ዘጠኝ ዜሮ ዘጠኝ ዘጠና ሁለት
ቆይ ቆይ ቆይ እሺ
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት አይ ዜሮ አንድ
አይ ሀምሳ አምስት
አምሳ አምስት እሺ ደንበኛችን ሲጫወትበትን የ betting site ያውቁታል?
አ- አምን የ betting site ኡን ያውቁታል?
አላውቅም አላውቅም።
እሺ ግብይቱን ከየት ወዴት ነበር ያደረጉት?
አ- ሀሪፍ ሀሪፍ ስፖርት ነው የ- እ- እ- withdraw አደረጉ
በአሪፍ ቤት ተጠቅመው ወዴት ነበር ያ- ያስተላለፉት?
ዋ- ዋዳ ምንድን ነው የሀሪፍ ባይ ሳይሆን እ፣ እም፣ ሀሪፍ ስፖርት የሀሪፍ ስፖርት ታውቃለህ? ግምጫ አሪፍ። አሪፍ ስፖርት ነው የሚባለው።
ከዛ ከዛ withdraw አደረጉ።
እሺ እሺ።
ከዛ ደግሞ እስካሁን አልገባም።
በቴሌ ብር ወደ ቴሌ ብር ነበር ያደረጉት ወደ- ዋ- ወደ ቴሌ ብር ነበረ አንድ እሺ።
ሺ አምስት መታው ነው አንድ ሺ አምስት መቶ ትናንትና አ፣ በዚህ ሰዓት ነው
እሺ ደንበኛችን እናመሰግናለን። screenshot አንስተው ይላኩልን ወደ ቴሌግራም ቻናላችን።
አይ፣ እሺ እናመሰግናለን ስለደወሉ። ሌላ የምረዱት ነገር አለ?
ምን ምን ሌላ የምረዱት ነገር አለ?
ሌላ የለ- የለም።
እሺ ስለ አገልግሎት ሀሳብ አስተያየት ካሉ እስከሚሰጡት ድምጽ ል- ይሄን ቁጥር ሊደው- ሊ- ሊ- ቁጥር እ፣ ሊደውል ወይም ቴሌግራም ሊጻፍ ማለት ይሄ ቁጥራችን የቴሌግራም እ፣ አካውንታችን ነው።
አይ ወደዛ screenshot አንስተው አንድ ሺ አምስት መቶ successful የሚሉትን አንስተው ይላኩልን።
አይ ቴሌግራም ቻናል አሉት?
ቴሌግራም ቻናል አለ።
እሺ ወደዛ ይሄን ቁጥር አ፣ ያስገቡና ይላኩልን አይ ይደርሰናል። እሺ መልካም ምሽት።